ደህና ስል ሄላው ጤና ይስጥልን።
አዋሰን ሰላም ነው። የይለፍ ቃል እንትን ብሎኝ አፕሊኬሽን አውርቼ ጉዳዩን ድርጅት ኃይሉ ተባኳም
የ- የይለፍ ቃል አላ እሺ።
እንትን አልል ብሎኝ ነው።
የለ- የይለፍ ቃል አዎ አልመዘግብ ብሎኝ ነው። እንትኑ ቴክስት አልመጣ ብሎኝ ነው።
ምንድን ነው የሆነ
አይ አዲስ አፕሊኬሽኑ አሁን ቴክስት ገና አል- አውርቼ ጭራሽ አልገባሉትም።
አዎ አዎ አዎ
text አልገባልኝም።
SMS ስልኮት ላይ አልገባም።
አልገባም ቴክስት አልገባም።
አልገባሉትም።
አዎ
መልካም እሺ። እ፣ ስልኮት normal Android ስልክ ነው
iPhone Apple iPhone ነው።
iPhone ነው?
አዎ